ሰላም እንዴት ነሽ? እንትን ፓፓዬ order አድርገን እንትን ተልኮል ነበር ቁጥር order ነበር ግን ቅድም መጥተው ነበር እና deliver ኦቹ አል- አል- አላመጣንም አሉ።
በዚህ ስልክ ነው?
ቁጥር ድርሱን እ፣ አለመምጣት ይችላል ወይ? እሺ።
Already ወጥቷል። የእናንተ order የ driver ስልክ ልንገሮት እሺ ዜሮ ዘጠኝ ሀያ ዘጠኝ
ሀያ ዘጠኝ ሀያ ዘጠኝ ድጋሚ አዎ እሺ ሀያ ሀምሳ ሰባት እንደውልለት ይመጣል አሁን።
አዎ ይደውሉለት። አሚር ይባላል። ይደውሉለት።
እሺ ማሽ እሺ እሺ፣ አመሰግናለሁ።
እናመሰግናለን። መልካም ቀን።
አሜን ወላሂ